ጤና ይስጥልኝ። ስፖርት ነው ምን ልርዳዎት።
አብሮ ይስጥልን ከቴሌ ብር ወደዚህ አምስት መቶ አስተላልፌ ነበር፣ ግን እንትን አላደረግልኝ አልመጣም።
ከቴሌ ብር deposit አድርገው ነው ወደ ሁሉ ስፖርት። እሺ ከቴሌ ብር የተላከለትን text screenshot አድርገው በቴሌግራም ይላኩልን።
እሺ ሌላ እንትን ቦነስ አለ። ቦነሱ ትልቅ ላስወጣው withdraw አድርጌ ለእንትን አልችልም እንዴ?
bonus withdraw መሆን አይችልም። መጫወት ነው የሚችሉት ደንበኛችን።
መጫወት እሺ አዎ እሺ እሺ